ያልሽኝ አንቺ ነሽ። ጤና ስጥልኝ። ከቪዲዮ ጋር እግዚአብሔር ነበር ይመስገን።
የምደውለው።
እሺ እናት።
አሁን ደውለውልኝ ነበረ።
አዎ አቶ አቶ ፍቅሩ ብርሃኑ አዎ፣ ደውለውልኝ ነበረ።
ባለቤቴ ነው።
አዎ ደንበኛችን attachment ሲሰጧችሁ በስምንት መቶ ሀምሳ ገዝታችሁ ግን ስድስት መቶ ስምንት አድርገው ነው አዎ የምታላችሁ በእናትህ።
አታችመንቱ።
አዎ አዎ።
አዎ ደንበኛችን እና ያንን እ፣ ወረቀት ሊልኩልኝ ይችላሉ በቴሌግራም ስልክ ቁጥር እሺ፣ እሺ።
እንዲያረውት እሺ እሺ ስልክ ቁጥር እልክልሻለሁ።
እንዲያረውትን ነው እና ከዛ በቴሌግራም ላክልኝ። ቆይ አናግሪኝ።
እሺ hello ጤና ይስጥልኝ ደንበኛችን አብሮ ይስጥልን። እንዴት ቆየሽ?
እ፣ እግዚአብሔር ይመስገን አሁን አውርተው ነበረ እና okay እ፣ ያንን ያሉኝ attachment እሺ፣ በቴሌግራም እንዲልኩልኝ ስልክ ቁጥር ልስጦት።
መራባ ደስ ይለኛል።
እሺ ያዙ እሺ
ዜሮ ዘጠኝ ሰባ ሁለት
ዜሮ ዘጠኝ ሰባ ሁለት ሀያ ስድስት ሀያ ስድስት ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ አዎ፣ በዚህ ግን አሁኑኑ attachment ኡን ልላክልሽ።
በቴሌግራም አድርገው አሁኑን ይላኩልኝ ፎቶ እሺ አንስተው።
እሺ እሺ ሌላ ጥያቄ ካለው የሚደውሉ ደንበኛችን።
እሺ እሺ።
አመሰግናለሁ።
አመሰግናለሁ። እኔ ሁኔታ አሁን አሁን ወዲያውኑ action ስለወሰድኩ እሺ እሺ እሺ ደንበኛችን